Hello ጤና ይስጥልኝ ቤት ራሄል ነኝ። እባኮ ምን ልርዳዎ?
ሰላም ነው። አሁን አምስት ሺህ ልኬ ነበር አልገባልኝም። እና እሺ በዚህ ቁጥር ነው?
አዎ እሺ አንዴ check ላድርግልሽ። መስመር ላይ ጠብቀኝ።
እሺ
ዛሬ ነው አይደለ?
አዎ ነው።
እሺ እሺ አሁን ገብቶልሃል። እሺ check ማድረግ ትችላለህ።
እሺ አመሰግናለሁ።
እሺ እሺ መልካም ቀን። እሺ